Hello ሰለሞን ነኝ ከአዳማ ነው የምደውለው።
እሺ፣ አምራ ሰለሞን።
የመሰለ ሰው ነች።
እሺ እንትን ቅድም ኳስ እያስተካከለችልኝ ቁጥሮች እየሞላን ነበርና ማለት ነው ቤቲ እም።
እና ቁጥር አሁን ስጠት ዜሮ ቁጥር አልጽፋለችኝ እና ድንገት ይሄ ልጅ ክብሪክሽን ታስተካክልኛለች ወይስ እስቲ ቆይ አንዴ ዳ password ስሞላ እ?
password ስሞላ ነው እምቢ አለክ?
password ልክ ኮምፒውተር ውስጥ ከፍተህ password ስሞላ ሁሉም ቁጥሮች ይሰራሉ፣ ዜሮ ግን አልጽፋለችም። ልክ ሰረዝ ሰረዝ ይጽፋል።
Okay እሺ፣ ወይ ላከችልን copy paste አታደርገው?
አ፣ okay እንደዛ ሳረገው ምን ቢስላ ላይ ነው copy paste አድርገኸው?
አ
Okay እሺ፣ እሺ እ?
ላክልን AnyDesk።
እሺ ወደ ቴሌግራም ላይ ግቢልኝ እሺ እሺ እሺ